ሲያደንቅ ሰማለው ሁሉም የየራሱ ሲያደንቅ ሰማለው የኔም ለኔም ኮናት እኮራባታለሁ እመካባታለሁ ሁሉም የየራሱ ሲያደንቅ ሰማለው ሁሉም የየራሱ ሲያደንቅ ሰማለው የኔም ለኔ ኮናት እኮራባታለሁ እመካባታለሁ አትልበስ አታጌጥ አትመሬ ግደለባሽ የኔም በኔ ገመታ የሚያክላት የለም ከማንም አታንሰም ደስ ትለኛለች አይ በመልካም ምግባሯና ትማርከኛለች ታስደስተኛለች ዋ ያንጠርሷን ብልጭ ድርግም ዋ ታርግልኝ ዳግም ዳግም አይ ካንገቷ ሰበር አፈር አይ እንደሷ የለም በሀገር በሀገር ሁሉም የየራሱን ሲያደንቅ ሰማለው ሁሉም የየራሱን ሲያደንቅ ሰማለው የኔም ለኔም ቆናት እኮራባታለሁ እመካባታለሁ ሁሉም የየራሱ ሲያደንቅ ሰማለው ሁሉም የየራሱን ሲያደንቅ ሰማለው የኔም ለኔ ቆናት እኮራባታለሁ እኮራባታለሁ አታሳፍሮኝም ወዳጄ ጉናታይ እንዲያው የደስ ደስታ ግርማ ሞገስ አላት ምርጫዬ ናትና ከማንም አታሰባይ ስለመስከረላቷ ቆሜ ልሟገትማ ቆሜ ልሟገትማ አለየናት የኔሳይ የኔስ ዋ በጠባይ ቀዝቀዝ ለስለስ ዋ ያመለ ጥሩ ጥሩ ዋ ተሳክቷል ፍቅሩ ፍቅሩ ሁሉም የየራሱን ሲያደንቅ ሰማለው ሁሉም የየራሱን ሲያደንቅ ሰማለው የኔም ለኔ ሆናት እኮራባታለሁ እመካባታለሁ ሁሉም የየራሱን ሲያደንቅ ሰማለው ሁሉም የየራሱን ሲያደንቅ ሰማለው የኔም ለኔ ቆናት እኮራባታለሁ እመካባታለሁ ከማንም አናንሰን አይዞህ ያለች ባይ ከሁሉም ከሁሉም ልቤን አኮራችው መንፈሰ ጠንካራ ቆራጥ ልበ ሙሉ ባይ መሆኗን ወደድኮቶ ልቤ መካ